hello ጤና ይስጥልን። ችብችብ
እሺ፣ እንትን እያወራን ተቋረጠብን። group ኡን create አድርገን እሺ፣ member ኦችን እንዴት ነው member ኦቹን እንዴት add እንደምናደርጋቸው
ለምሳሌ እርሶ ነው አይደለ create ያደረጉት group ኡ?
አዎ አዎ፣ እርሶ create ካደረጉ እ፣ link ኡን share ነው የሚያደርጓቸው ክፍያውን ከጨረሱ በኋላ
okay። የራሴ ነው አንድ ላይ የእርሱን ለምሳሌ አሁን ሽንኩርት create አድርገው complete ብሎ ካለቀ በኋላ እዛው ላይ share የሚል አለ። የእርሱን የ group ኡን link ኡን share ያደርጓቸዋል ቴሌግራም ላይ እነሱ join ይላሉ ማለት ነው።
okay። እስከ ስንት ይቻላል?
ከእርሶ ውጭ ሁለት ሰው white cabbage ከሆነ እ፣ አምስት ሰው ነው የሚያስፈልገው።
እ?
እ፣ ጥቅል ጎመን ከሆነ አምስት ሰው ነው የሚያስፈልጋችሁ። ሌላው item ኦች ግን ሶስት ሰው ነው ከእርሶ ጭምር ማለት ነው።
okay።
ስለዚህ አሁን ስንት እርሶ ኪሎ ማዘዝ ይቻላል?
እስከፈለጉት ማዘዝ ይችላሉ።
ግን ለሶስት አይሆንም cabbage ከሆነ አዎ ለአምስት ሰው ሌሎቹን item ኦች ግን በሶስት ሰው ማዘዝ እንችላለን።
አዎ አዎ ይቻላል።
ኪሎም አንድ ላይ ነው ለየብቻ ሁላችንም ኪሎ የምንፈልገው ነው።
ለምሳሌ እርሱ አምስት ኪሎ ከፈለጉ ሌሎቹ ደግሞ ያው የሚፈልጉት የኪሎ መጠን አለ እንደፈለጉት ነው እነሱ order እንደ የሚያደርጉት።
ፍላጎታቸው አዎ
እሺ። ሰላም ነው። ክፍያው ክፍያው ያው በቴሌ ብር ነው።
okay ራሳቸው የራሳቸውን አዎ ግን ለምሳሌ ቴሌ ብር maybe ከሌላቸው አ፣ እ፣ ልክ payment ኡ ላይ ሲደርሱ እርሶ መክፈል ይችላሉ የእነሱን payment ከዛ ወይ በ cash ይቀበሏቸዋል።
እሺ እሺ እሺ እናመሰግናለን።
በእንትን አርጉት፣ በ data አርጉት፣ በምንድን ነው በፓኬጅ አርጉት።
እሺ እሺ እሺ አቅርቡልን።
እሺ እሺ እናቀርባለን። እሺ እናመሰግናለን። መልካም ቀን።
እሺ ለሁላችሁ።
እሺ